ሄሎ ጤና ይስጥልን። ዋሽንግተን ሄሎ፣ ሰላም ነው?
ሰላም።
ብሬን የማወራ ይፈልግ
ብሬን የማራይት ቪዛ ኮንትራስት ነው።
ምናልሲ ቪዛ ኮንትራስት ነው ወይስ ዊዝ ኮንትራስት? በመድኃኒትና ለመድኃኒት አዎ፣ ዊዛውት ነው ዊዛውት አምስት ሺ ሶስት መቶ ዊዛውት ኮንትራክት አምስት ሺ ሶስት መቶ ነው ዋጋው።
ስንት?
አምስት ሺ ሶስት መቶ አምስት ሺህ ሶስት መቶ አዎ።
ቶሎ ይደርሳል ወይስ
ያው እ፣ በአንድ ቀን ውስጥ ይደርሳል።
በአንድ ቀን ውስጥ?
አዎ።
OK። እስከ ስንት ሰዓት ስንት ሰዓት ስንት ሰዓት ነው ወይስ ሙሉ ሰዓት አለ?
ኑ
አይ ሰዓት የለውም።
አዎ፣ ሀያ አራት የሚሰራው
አዎ እንደመጣ ማንም ሰው እንትን ማለት ይችላል።
እንደመጣ ያው ወረፋውን ጠብቆ ወረፋ ሊኖር ይችላል። ወረፋ ጠብቆ እ፣ ይተናገር
እሺ፣ እሺ